Hello hello hello
አቤት አቤት
አቤት
ደህና ነው
ሰላም ጤና ይስጥልኝ።
አብሮ ይስጥልን እንዴት ናችሁ
አሜን።
እቶ ቼክ ነው ከደመኛ ነኝ እኔ።
ስሜን ንገረኝ እስቲ።
ስሜ እያሱ አለሙ ይባላል
እያሱ አለሙ
ኦኬ እያሱ አለሙ።
ደመኛችሁ ነኝ
እያሱ አለሙ ከየት ነበር?
ሐዋሳ
ሐዋሳ።
ሲዳማ- እሺ ሲዳማ ስልክህን ትነግረኛለህ? ስልክህን አ፣ መጀመሪያውን ስልክህን እ?
ስልኬን
አዎ
ዜሮ ዘጠኝ አስራ ስድስት ሰላሳ አንድ
እህ
አርባ ስድስት አርባ አምስት
ስንት ስንት
ዜሮ ዘጠኝ አስራ ስድስት ሰላሳ አንድ
አዎ
አርባ ስድስት አርባ አምስት
እሺ ንገረኝ። አሁን
አ፣ እንትን አ፣ ፈልጌ ነበር
ምን
ጣጡት ለማዘዝ ፈልጌ ነው።
እህ
እዚህ ዶክተሮችም አሉ። ከዚህ በፊትም አ፣ ያው ብዙ ጊዜ ቅሬታ ሲኖር የምናቀርብበት ቦታ ያ አልተመቸም ነበር።
አዎ
አሁን ያው ይህንን ደግሞ አ፣ እቶች እናንተ ራሳችሁ ደውላችሁ ይህን ስልክ ቁጥር ሰጣችሁኛል።
አዎ
በዛ ትንሽ የሚቀሩ ነገሮችም አሉ እና ዛሬ ደግሞ ትዕዛዝ ለማስጣት ነው። እንዴት ነው ትዕዛዝ ለማስጣት ስለፈለኩ ነው።
አዎ። ስለዚህ ትዕዛዝ ዶሮ ለማዘዝ አ፣ አዎ።
የኛ ተወካይ አለ አይደል እናንተ አካባቢ?
አዎ አለ።
እሱን እሱን ነው መጀመሪያ የምታገኘው። እሱን ታነ ከእሱ ጋር ትነጋገርና አዎ ጋዜጦቹን ማዘዝ ትችላለህ። መጀመሪያ ግን ከእሱ ጋር ነው የምትነጋገረው።
እሺ እሺ አዎ ከእሱ ጋር ተነጋግረህ ሌላ ለየት ያለ የሚያጋጥምህ ነገር ቅሬታ ካለ እ፣ ቀጥታ አዎ።
በዚህ በሰማንያ ሰባት አስራ ሶስት ደውለህ ማሳወቅ አዎ።
ትችላለህ።
አንድ ነገር ሀሳብ ያለው ነገር ምንድን ነው ብትሉ
እሺ ያ ካስተሜሩ የግድ ተጠቃሚ ሲሆን እናንተም ትርፋማ የምትሆኑት
አዎ ካስተሜሩ ሲከስር እናንተም ደግሞ ኪሳራ ወደ እናንተም ይመጣል።
ትክክል። አዎ አ፣ ምንድነው እየተላከ ያለው? እኔ መጀመሪያ ዙሩን ዛሬ ይጫናል፣ ግን ምንድነው መጀመሪያ ዙር የቄብ እንቁላል ይሁን በቃ ጫጩቱ በጣም ነው የደቀቀው፣ ይላካል። አንዳንዱ እግር የሌላ ጉንድሾች፣ አይን የሌላቸው እንደዚህ አይነት ጉንድሾች ይመጣሉ።
እህ
ቀጥሎ ደግሞ ምንድነው በአንዴ ስታሰራጩ ወደ ሐዋሳ ወደ ሲዳማ ክልል በአንዴ ስታስገቡ እንዴት እያደረጋችሁ ነው? በአንዴ እያሰራጫችሁ ነው።
እህ በ- በአንዴ ሲሰራጭ ምን ይሆናል? ገበያው በአንዴ ይደርሳሉ። ገበያ ደንበኛ እናጣለን። ከዛ የተነሳ በቃ በጣም አ፣ ገበያ ላይ በጣም challenge አለብን።
እህ እህ ያ- ስለዚህ ያ አሁን ላይ ነው የገበያ ችግር ያለው።
እናንተ ምንድን አ፣ ቅሬታችን ምንድን ነው? ያ ገበያ አሁን እናንተ አይታችሁ ምንድን ነው ሲዳማ ክልል በአንድ ሳምንት ውስጥ ከተላካ አንድ አስራ አምስት ቀን ጋፕ ማስጣት አለባችሁ።
እህ እህ ይሄ ጋፕ ሲሰጥ ምንድን ነው ይሄ ካስተመሩ ምን አደረገ ያደረሱ ጫጭቶችን ማድረግ ጌባውን አውቶ ይሸጣና እናንተ ከአስራ አምስት ቀን በኋላ ደግሞ ለሌላዎቹ እንደዚህ ሲሰጡ ምንድን ነው ፋታ እናገኛለን። አሁን ሁሉ በአንዴ ገባ፣ ለሁሉም በአንዴ ደረሰ። ምን ነው ነጋዴ ሄዶ እዛ ጋም እዚህ ጋም ምርጫ አድርጎ በቃ ጌባውን በቃ የሞታ ዋጋ ነው እየገመተ ያለው። ይህን ነገሮችን እህ ጥናት አድርጎልን እና መኖ በኩሉንም መኖም እንዳቆማችሁ ነው የነገረልኝ።
እህ አዎ እንደዚህ ገበያውን በቃ እናንተ ጥናት አድርጉልን። ለእኛ የበለጠ ስታስራችሁ በቃ በአንድ አታሰራችሁ። አንድ ሳምንት ወደ ሲዳማ ክልል ከገባ አ፣ አንድ አስራ አምስት ቀን ደግሞ gap ማሰጣት አለበት።
እህ
አዎ ይሄ challenge አለን። በቃ ሌላ የቀረውን ነገሮችን እን- እንጫወታለን። ይሄ መስመሩን ስላገኘን በጣም ደስ ብሎናል።
በጣም አመሰግናለሁ ለሰ- ስለሰጠኝ መረጃ። መልካም ጊዜ ይሁንልህ። እሺ።
አዎ እሺ፣ እሺ በጣም